ሄሎ ሄሎ፣ አቤት ሰላም ጤና ይስጥልኝ።
አብሮ ስጥልኝ ፍለኝ ሰውነውም ስለቆት ነበረ ምስኮሉን አይተን ነው ባኮት የምንረዳው
እ
ከትላንት ትላንት አካባቢ ተደውሎ ነበረ ፍሊንትስቶን ሆምስ
አይ መ- እ፣
መቼ ትላንት ከትላንት አዎ ትላንት መረጃ ፈልጎት ይሆን ማይቢ ብዬ ነው ምስኮሉን አይ፣ አይቼ አይ።
ደወልኩ።
ሶሪ እኔ አልደወልኩም maybe ተሳስቼ ከደወልኩ ይቅርታ እሺ ምንም አይደለም። እሺ እሺ መልካም ወንድሜ ቀን መልካም እሺ ቀን።
እሺ ወንድሜ እሺ